Hello ጤና ይስጥልን ቤተሰብ እንዴት ነሽ? ጤና ይስጥልኝ።
ሰላም እንዴት ነህ?
አለ support support team ላይ አንድ የላኩት ፎቶ ነበር። አንቺ ነሽ አየሽም? አየ ማን ልበል ስምህን?
እ ቴሌግራም ላይ እ አስተዋይ አስተዋይ አ አስተዋይ የሚል document ማለት ነው።
Okay እ ማለት user ምንድን ነው? ቴሌግራም ላይ አስተዋይ ነው የሚለው ኦ የኔ ነው ጌዲ ምናምን የሚል ጌዲ ነው የሚለው ስሙ።
እም እ ጌዲ ፓፕስ ምናምን የሚል
ዜሮ ዘጠኝ ዜሮ ሶስት ቤት ላይ ነው የላክልን እ አ ዜሮ ዘጠኝ ዜሮ ሶስት ስልክ እያወራን ሀይ ማለት ትችል ይሆን?
እሺ ሳዘጋው ስልኩን አይበልኝ እንዳይልክ ያው ሀይል ቋት ያው ሀይ ብዬሽ ነው
ልሽለት ሄላ
ማለት አልከኝ አልከኝ ኦኬ ማ- ደብረ ዘይት ማናጀር እ ደብረ ዘይት ማናጀር የሚለው ነው
አዎ ደብረ ቤትና መ- መቀሌ እሺ
አሁን የላኩልሽ ፎቶ የመቀሌ ነው። እ እሺ በቅርብ ጊዜ ስለነበር የከፈለው እም፣ እ ፕሪንቱ ተበላሸብን ብዬ ትላንት ተሽን አዋርቼው ነበረ እ አቅርብልህ አሁን ተናግረዋል እንዴ እሺ ላናግረው እሺ እሺ ተስፋ እ፣ ትንሽ ቆይታች ሊሆን ጌዲዮን ስልክ ይዟል እሺ እሺ